Family Biscuit.
Hello.
హలో ఆ, హలో.
አቤት ይሰማል?
አቤት አባው ይሰማል።
አንድ ሺህ ምናምን አ- አንድ ሺ አምስት መቶ ቤት ቤት ወሰደ።
ወሰደ።
ቴሌብር የለውም።
ቴሌብር ግን አልገባም፣ የለም ቴሌብር ላይ እሺ አንዴ ቆይ ጠብቀኝ። እሺ ቤስት ቤት ቁጥርን ንገረኝ እስቲ።
ይሄ ቁጥር ይሄ ነው። ሀምሳ ሀምሳ ሁለት ሀምሳ ሁለት ይሄ በደወልክበት ነው?
ይሄ ራሱ ነው።
እሺ ትናንትና ነው ዛሬ?
አሁን አሁን አ- አሁን ነው አሁን አምስት ሰዓት ነው።
አንድ ሺህ ብር አንድ ሺ አምስት መቶ እሺ በቮሻን ነው ያደረጋችሁት? የት አካባቢ ነው ያላችሁት?
እዚህ ጅጅጋ አየር ደጋ አካባቢ ነው።
ጅጅጋ ነው ያላችሁት?
አ፣ እሺ ጅጅጋ ዩኒቨርሲቲ ጅጅጋ ዜሮ አምስት የኛ shop አለ። እዛ ሄዳችሁ አቤት።
ከኛ shop ብሩን ተቀበሏቸው። እሺ
አየሽ እሺ አባቴ እሺ። መልካም ቀን።
እሺ፣ አይ፣ እናመሰግናለን።
እሺ ችግር የለም።
እሺ።